ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ።
ደህና ነሽ? እኔ እግዚአብሔር ይመስገን። አንቺ Kingston Homes?
አዎ አውቄያለሁ። እንትን እሺ እ ቦታ ይፈልጋሉ ይገዛሉ ድርጅታችሁ?
ቦታ እ፣ እ?
እስኪ የቢሮ ስልክ ልስጥዎት እ
ዜሮ ዘጠኝ ዜሮ አንድ አንድ አራት
እሺ ቆይ አንድ ጊዜ ዜሮ አንድ አንድ አራት እሺ አንድ አራት ስልሳ ስድስት አስራ ስድስት ዘጠና ስድስት
ዘጠና ስድስት ልክ ነው። hello ዜሮ አንድ አንድ አራት ስልሳ ስድስት ዜሮ ዘጠና ስድስት አንድ አንድ አራት ዜሮ ነው ያልሽኝ?
ዜሮ አንድ አንድ አራት የቢሮ ስልክ ነው።
ገባኝ። ዜሮ አንድ አንድ አራት አልኩና አዎ።
ስልሳ ስድስት ዘጠና ስድስት ብለሽኛል።
ዘጠና ስድስት ሰማንያ አንድ ሰማንያ አንድ አዎ ምናልባት እሷ ካገናኘችሁት እ፣ check ያድርጉ። እኔ ይሄ- ይሄ ሌላ department ላይ ነው የደወሉት። ይሄ ስለዚህ እኛ ያን አይመለከተንም። ለሷ ይደውሉላትና ያለውን ይንገሯትና ምናልባት እሺ።
ለሚመለከተው አካል የ reception ስልክ ነው የሰጠሁት።
አዎ።
ይደውሉላትና ይጠይቋት።
አመሰግንሻለሁ። የኔ እሺ እሺ መልካም ሰላም ሁኚ። እሺ